አንደኛ ነው።
ሄሎ ሄሎ
ከየት ቤት ነው የምንረዳ?
ሰላም አላችሁ?
እግዚአብሔር ይመስገን።
አለን ዳዊት ነኝ ከመኪና የምደውለው።
እሺ ዴት እንትን የአስራ አምስት ሺህ ብር deposit ይደረግ።
እ እ
የአስራ አምስት ሺህ ብር deposit ይደረግ።
እሺ approve ይፈልጋል እንዴ?
deposit እ እንትን በ voucher ሰርቼበት ነበር ኮድ እና በ voucher ለማሳለፍ ነው።
አዎ አሳልፌለታለሁ።
እሺ ግን በቴሌግራም ስለምልክለት code ኡን approve ከፈለገ approve እንድታደርጉልኝ ነበር።
እሺ ከአንተ ከቤት ቤት account ወጪ አድርገህ ነው ወይስ ከ cashier ላይ
ከማንትን agent account ኤጀንት account ላይ?
አዎ
አዎ approval ይጠይቃል። እሺ ዴት እ፣ ታደርግልኛለህ?
እሺ ይቻላል።
እሺ አድርግልኛለህ።
ንገረኝ
እ
ንገረኛ ወይ code ኡን approval ኡን የም- የማመጣበት የ voucher ምንልበት?
ኮዱን የቫውቸር ቫውቸር ኮዱን ኮዱን ልንገርህ?
እ፣ እሺ ቆይ ጠብቀኝ። እሺ እሺ
ስልሳ ሶስት
ስልሳ ሶስት
ሁለት ሲ ሁለት ሲ ሰላሳ አራት ሰላሳ አራት ሰላሳ አራት
እሺ approve ላድርገው አይደለ?
ተደርጓል። እሺ እሺ ተደርጓል። እሺ እሺ አመሰግናለሁ።
መልካም ቀን።
እኔ የምልህ በዚህ አጋጣሚ Keno ን እያስቸገረ ነው redeem ሲደረግ አ- አዎ system ችግር ነው። አሳውቀናቸዋል። ይስተካከላል። እሺ አ፣ ትናንትም ዛሬ አዎ።
ሰራን አይደለም ይስተካከላል። እ፣ ከተስተካከለ በኋላ log out ብለው ድጋሚ login ብለው ይሞክሩት።
እኮ መስተካከሉን በምን እናውቃለን እና ካልነገራችሁ እሺ ትንሽ ቆይቶ ይስተካከላል ወይ እናሳውቃለን ቴሌግራም ላይ እኮ እንደዛ እሺ እሺ